ስጥልኝ ቻፓ
ሄሎ
ሄሎ አቤት
ቆየሽ
አቤት
Best Bet ተጫውቼ ነበር እኮ
Best Bet ተጫውቼ
አዎ
እሺ withdraw ነው
ከዛ አምስት መቶ ብር ወደ account ላስገባ ብዬ በቃ እንትን አድርገው አልገባ በቴሌ ብር- account ላይ ቴሌብር ከሆነ አሁን ይሰራል እሺ ትንሽ ይጠብቁን
ቴሌብር አይደለም
በምን ባንክ ነው አንበሳ ላይ ነበር የሚያስገባው እሺ እስኪ ቁጥሮትን ንገሩኝ
እሺ፣ ዜሮ ሰባት ዜሮ ሰባት
አስራ አምስት አስራ አምስት
አርባ አምስት አስራ አምስት
አስራ አምስት አርባ አምስት አርባ አምስት
ሰባ አምስት ሰባ አምስት
ሀምሳ አንድ
በዚህ ቁጥር የለም ድጋሚ ቁጥሮትን ይንገሩኝ
አዎ ዜሮ ሰባት አስራ አምስት
ዜሮ ሰባት
አስራ አምስት አስራ አምስት
አርባ አምስት አርባ አምስት
ሰባ አምስት ሰባ አምስት
ሀምሳ አንድ ሀምሳ አንድ withdraw ነው አይደለ
አዎ ዝራው
withdraw በዚህ ቁጥር የለም እሺ የተጫወቱበት ጋር ደውሎ ይጠይቋቸው
እና እንትን ላይ እንትን ላይ ነው የተጫወቱት።
withdraw ጋር ደውሎ Best Bet ማለት ይጠይቋቸው እሺ? አዎ፣ እነሱን ደውሎ ይጠይቋቸው እነሱን ደውሎ ማን?
ይጠይቋቸው Best Bet
ቴሌብር
Best Bet ጋር
Best Bet ጋር Best Bet ን ቁጥራቸውን ንገሩኝ።
ዜሮ አንድ አንድ አምስት
ዜሮ ዜሮ አንድ
አምስት
ዜሮ አንድ አምስት
ሀምሳ ሰባት
ሀምሳ ሰባት ና
ዜሮ ስም- አዎ፣ ሀምሳ ሰባት
ሀምሳ ሰባት
ዜሮ ስምንት
ዜሮ ስምንት
ሀምሳ ሰባት
ሀምሳ ሰባት አመሰግናለሁ።